hello hello ጤና ይስጥልን
እግዚአብሔር ይመስገን ዶንኪ ላይ ነው የደወልንልዎት
የሆነ ቦታ ቦታውን ለማወቅ ፈልጌ ነበርና ቢሮአችሁን ቢሮአችሁን ለማወቅ ፈልጌ ነበር የት አካባቢ ነው
ለምን ጉዳይ ነው ቢሮአችንን የፈለጉት
ቢሮውን የፈለኩትማ ያው እኔ ከጥቁር አንበሳ አካባቢ ነው የምመጣው ጳውሎስ
እሺ ጉዳዩስ ምንድን ነው ቢሮውን ጣ የፈለጉበት ምክንያት ምንድን ነው
አዎ ህመምተኛ ነኝ ያለውን ጉዳይ ችግሬን ለመናገር ፈልጌ ነበር
አዎ እኮ በስልክ መናገር ይችላሉ
ያው የሚጥል በሽታ ነው የሚያመኝ
እህ። ስለዚህ በጎ አድራጎት እርዳታ ነው የፈለጉት ከዶንኪው ያው እኛ ጋር አሁን የተመዘገቡ ወረፋ የያዙ ብዙ ሰዎች ስላሉ ለጊዜው ምዝገባ አቆመናል እየመዘገብን አይደለም
እሺ። የት ላይ ሌላ ቦታ የለም
አሁን ቦታ የለንም አዎ ማለት ም- እየመዘገብን ሰው እየበዛ ስለሄደ ምዝገባ አቁመን ከዚህ በፊት የተመዘገቡትን ነው እየተሰራን ያለው
ያው ለጊዜው መም- መሞቱ ጊዜም ገደብም ስለማይሰጥ ያው መቼም እንደዚሁ ያው ሜዳ ጥሎ የሚያሰቃይ በሽታ ስለያዘኝ ያለውን ጉዳይ ስንመለስ እንዲለወለ ካለ ብዬ
አዎ ግን ወረፋ የያዙ ከዚህ በፊት ቀድመው የያዙ ሰዎች ስላሉ አሁን እየመዘገብን አይደለም
በቃ እርዳ
ችግር የለውም እሺ መልካም እሺ መልካም ጊዜ